ክፍል ሁለት ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ፕሮግራማችን በብርሃኑ ሰርጾ የተደረሰውን የደርግ የእስራት ዘመን መጽሐፍ ትረካ ክፍል ሶስትና አራትን በተከታታይ እናሰማለን። ደራሲው በደርግ እስር ቤቶች በራሱና በሌሎች እስረኞች ላይ ይፈጸም የነበረውን ስየል፣ ግፍ እና ሰቆቃ እንዲሁም ኑሮ በአይን እማኝነት የሚመሰክርበትና በውብ ቋንቋ የቀረበ መጽሐፍ ነው።
ከመጻሕፍት ዓለም
በፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ሬዲዮ ተዘጋጅቶ የተቀነባበረ ፕሮግራም የደርግ የእስራት ዘመን ከብርሃኑ ሰርጹ 2000 ዓመተ ምህረት ክፍል ሶስት በተለይ ውጪ ስራ ላይ የነበሩና እንደ ልባቸው የሚፈልጉትን አይነት ሲጋራ በፈለጉት ሰዓት ሲያጨሱ የነበሩ እስረኞች የሚያጋጥማቸው ችግር ለሀያ አራት ሰዓት የተሰጣቸውን ሲጋራ ማቃቃት ነበር። ታዲያ ይህንን ችግር ለማስወገድና ያላቸውን ሲጋራ ለማበራከት የሚጠቀሙበት ዘዴ በአንድ ጊዜ ሙሉ ሲጋራ ያለማጨስና ሲጋራም ጎርደው ላለማስቀመጥ ሲሉ የሚፈጥሩት ግንባር የሚባለው የሁለት አጫሾች ማህበር ነው። የሲጋራ ግንባር የሚሰራው እንደሚከተለው ነው። አጫሾች ያላቸውን ሲጋራ አንድ ላይ አድርገው በአንደኛው ኃላፊነት ይቀመጥና ሁለቱም በሚስማሙበት ሰዓት አንድ ሲጋራ ለኩሰው አንደኛው ካጨሰ በኋላ ሁለተኛው ተቀብሎ የተረፈውን ማጨስ ነው። በእስር ቤቱ አነጋገር መወጋጋት ይባላል። አንዳንድ ጊዜ በግንባሩ መካከል ጭቅጭቅ ይነሳል። በአብዛኛው የጭቅጭቁ መነሻ ማ የመጨረሻውን የሲጋራ ክፍል ማጨስ እንዳለበት መስማማቱ ላይ ነበር። ሁለቱም የግንባሩ አባሎች ማጨስ የሚፈልጉት የሲጋራውን የመጨረሻ ክፍል ነው። የዚህ አይነት ችግር መፍትሄ የሚያገኘው የመጀመሪያውን ሲጋራ ሲያጨሱ አንዱ ከላይ አጭሶ ከነበረ ሁለተኛው ሲያጨሱ ደግሞ ሌላው ከላይ በማጨስ ነው። ሌላው ትዝ የሚለኝ ሲጋራውን እኩል በመካፈሉ ላይ ያለው መተራረብ ነው። አንደኛው ማጨስ ጀምሮ ወደ ግማሹ አካባቢ ሲደርስ ሌላው አተኩሮ ሲጠብቀው ይቆይና በቃ ግማሹ ላይ ደርሰሃል ሲለው ምርኩዝ መሰለህ ገና ከጫፉ ዝቅ ሳይል አምጣ የምትለኝ ወይም ይህን የሚያህል ሲጋራ ወስደህ ተመርኩዘህ የእስር ቤቱን አጥር ልትዘልበት ነው እየተባባሉ የሚቀለዱትና የሚጫወቱት ነበር። የአንዳንድ አጫሾች ትልቁ ችግር ያንን ለሀያ አራት ሰዓት ተወጥኖ የተሰጣቸውን ሲጋራ የሚከተለው የጥየቃ ጊዜ ደርሶ ቤተሰብ ሌላ ሲጋራ እስኪያመጣልን ድረስ ማብቃቃት ያለመቻል ነበር። አንዳንዶቹ ብድር ይገባሉ። አንዳንዶቹ ደግሞ እስከሚከተለው ቀን ድረስ ለማብቃቃት ሲሉ አንዳንድ ጓደኞቻቸው ያስቀመጡትን ይወስዱባቸዋል። በተለይ ማታ ማታ እንቅልፍ እምቢ ብሏቸው አፍጠው የሚያመሹ እስረኞች ለነገ አንድ ሲጋራ አስቀርተው በጊዜ ከሚተኙ ጓደኞቻቸው ላይ መስረቅ የተለመደ ቀልድ ነበር። በዚህ ዙሪያ አንድ ትዝ የሚለኝን ነገር ላጫውታችሁ። አንድ ሁል ጊዜ በፕሮግራም በመኖሩ የታወቀና ዘወትር ለሚከተለው ቀን አንድ ሲጋራ የሚያሳድር ጓደኛችን እንደተለመደው አንድ ሲጋራ ለማግስቱ አስተርፎ በጊዜ ይተኛል። ሁሌ የሚያመሽ አንዱ ጓደኛችን ደግሞ ያለውን ሲጋራ ሁሉ ጨርሶ ሌሊት ሱሱ ሲበረታበት ሌላው ጓደኛችን እንደሚያሳድር እርግጠኛ ስለነበረ ቀስ ብሎ እንቅልፍ የወሰደው እስረኛ የሰቀለው ኮቱን ኪሶች አንድም ሳይቀር አንድ ባንድ ምንጥር አድርጎ ይበረብርና ምንም ሲጋራ አጥቶ ያ ጓደኛችን እንዴት ያለ ወትሮው አንድ ሲጋራ አለማሳደሩ ገርሞት ነገሩን ትቶት የሲጋራ ሱሱ እንደተጠናወተው ሳያረካው ይተኛል። በማግስቱ ጠዋት ያ ዘወትር ሲጋራ የሚያሳደረው ጓደኛችን ቁርሳችንን ከበላን በኋላ ብድግ ብሎ ሁላችንም እንድንሰማው ጮክ ብሎ እስቲ የጠዋት ሲጋራዬን ልዝናናባት ብሎ ተናግሮ ብድግ ሲል ማታ ኪሱን በርብሮ ያጣው ጓደኛችን ምንም ሲጋራ እንደሌለው እርግጠኛ ሆኖ አትልፋ ባክህ፣ ምንም ሲጋራ የለህም፣ ማታ ሊወስድብህ ፈልጌ አላገኘሁም ሲለው ግድ የለህም አለኝ ብሎ ወደ ራሱ ኮት መሄዱን ትቶ ማታ ሲጋራውን ሊሰርቀው የሞከረው ጓደኛችን ወደ ሰቀለው ኮት ሂዶ አንስቶ ከደረት ኪሱ ውስጥ አንድ ሲጋራ ወጥቶ ማጨስ ጀመረ። በነገሩ በጣም ተገርመን ሳለን ስለ ጉዳዩ ሲያስረዳ የትም ቦታ ብደብቀው ፈልጎ ሊያገኘው ይችል ነበር፣ ግን የፈለገው ቢሆን መቼም ራሱ ሲጋራ እንዳልተረፈውና ኪሱ ውስጥ እንደሌለ እርግጠኛ ስለሆነና ስለሚያውቅ በምንም አይነት ሁኔታ የራሱን ኪስ እንደማይፈትሽ ስለማውቅ ሲጋራዬን ለመደበቅ ምርጥ ቦታ ሆኖ ያገኘሁት የሌባውን የራሱን ኪስ ነው ብሎ አስቆበታል። ከዚያ በኋላ ብዙ ማታ ማታ ሲጋራ ሊሰርቁ የሚንጎዳጎዱ ልጆች መጀመሪያ የሚፈትሹት የራሳቸውን ኪስ ነበር። በመጀመሪያ ወታደር ፖሊስ እስር ቤት የታሰርን ጊዜ ከእስር ክፍላችን ውጭ ለማሳለፍ በቀን የሚፈቀድልን ጊዜ ጠዋት 30 ደቂቃ ከሰዓት በኋላ ደግሞ 30 ደቂቃ በድምሩ በቀን አንድ ሰዓት ብቻ ነበር። ከስድስት ወራት በኋላ ግን ሁኔታው ተሻሽሎ ጠዋት 45 ደቂቃ ከሰዓት በኋላ 45 ደቂቃ በድምሩ በቀን አንድ ሰዓት ተኩል ሆነ። ከፍ ሲል እንደገለጽኩት የወታደር ፖሊስ እስር ቤት የተዘጋጀው ለሥነ ሥርዓት እስረኞች ስለሆነና በሥነ ሥርዓት ቅጣት ደግሞ ረጅሙ የእስር ጊዜ 45 ቀናት ብቻ ስለሆነ የኛ ከአንድ ዓመት በላይ እዚህ እስር ቤት መቆየት ብዙዎቹን በጣም ያስደነቀና ያሳዘነ ነበር። በተለይ አንዳንድ በተደጋጋሚ ስነ ስርዓት ተላልፈው እስራት ተፈርዶባቸው የሚመጡ ወታደሮች እነሱ እስራት ተፈርዶባቸው የእስራቱን ጊዜያቸውን ጨርሰው ተፈተው እንደገና ሌላ የስነ ስርዓት ጉድለት ፈጽመው ተከሰው ሌላ የእስራት ፍርድ ተፈርዶባቸው ተመልሰው ሲመጡና እዚያ ሲያገኙን የዚያን ያህል ጊዜ መቆየታችን በጣም ያሳዝናቸው ነበር። እኛም ሁሌ አዲስ የሥነ ሥርዓት እስረኞች እየመጡና ቅጣታቸውን እየጨረሱ በመሄድ ሲፈራረቁብን እዚያ የቆየነው ጊዜ ረዥምነት በጣም ይሰማን ነበር። የእስር ቤቱ ጠባቂዎች እስረኞች ምንም እንኳ እርስ በርሳችን ተዛዝነንና ተደጋግፈን ለመኖር የተቻለንን ያህል ብንሞክርም ከኛ ቁጥጥር ውጭ የሆነው የእስር ቤቱ ጠባቂዎች ባህሪ አንዱና ዋናው የእስረኞች ችግር ነበር። በአብዛኛው ጠባቂዎቹ አዳኞች ሲሆኑ፣ አንዳንዶቹ ግን ውሃ ቀጠነ ብለው ሰበብ ፈልገው እስረኛውን ማጉላላት ከዚያችው የአርባ አምስት ደቂቃ እረፍት ላይ ቀንሰው ያለ ጊዜው እስር ክፍል መመለስ የፖለቲካ እስረኞቹን ልክ እንደ የሥነ ሥርዓት እስረኛ ወታደራዊ ተኛ ተነስ ቅጣት መቅጣት በጣም የሚያስደስታቸው ነበሩ። በተለይ አንድ የአምሳ አለቃ ነበረ። እሱ ተረኛ የሆነ ቀን የእስረኛው ሕይወት ያችም ሕይወት ሆነችና የመከራ ነበር የሚሆነው። በዚህ የአምሳ አለቃ አመለካከት የአርባ አምስት ደቂቃው እረፍት የተፈቀደው ለእረፍት ብቻ ሳይሆን ለመጸዳጃ ጭምር ስለሆነ ሁሉም የፖለቲካ እስረኛ በዚሁ ጊዜ ውስጥ እረፍቱንም መጸዳዳቱንም መጨረስ አለበት ብሎ ስለሚያምን በእሱ ተራ ቀን በደንብ እንኳ ፀሐይ ሳንሞቅ ነበር የምንውለው። ሲፈልግ ከእረፍት የመውጫ ሰዓታችን አምስትና አስር ደቂቃ ዘግይቶ ይከፍትልንና ሰዓት አልፎብናል ስንለው በእኔ ሰዓት ነው እንጂ በእናንተ ሰዓት አይደለም የምሰራው ይላል ግን እንድንገባ ሊያዘን ሲፈልግ ከኛ ሰዓት ጠይቆ ነበር ግቡ የሚለን። በተለይ ብዙ ወጣቶች የነበሩበትን 19 ቁጥር እስር ክፍል በጣም ነበር የሚያጠቃው። አንድ ቀን በሱ ተራ የእረፍት መውጫ ሰዓት ከደረሰ በኋላ በሩ ሳይከፈት ስለቀረ በሩ እንዲከፈትላቸው ያንኳኳሉ። ከዚያ የአምሳ አለቃ ይመጣና ለምን እንዳንኳኩና ያንኳኳው ማን እንደሆነ ይጠይቃቸዋል። ያንኳኩት ሰዓት ስለደረሰና ሳይከፈትላቸው ስለቀረ እንደሆነና ያንኳኩትም ሁሉም መሆናቸውን ይነግሩታል። ከዚያ ተመልሶ ሂዶ አንድ አራት ወታደሮች አስከትሎ መጥቶ በአራቱ ወታደሮች አጃቢነት ልጆቹን በሙሉ ከእስር ክፍላቸው አስወጥቶ የእረፍቱን ሰዓት በሙሉ ተኛ፣ ተነስ የወታደር ቅጣት ሲቀጣቸው ቆይቶ የእረፍቱ ሰዓት ሲያልቅ ወደ እስር ክፍላቸው መልሷቸዋል። ይህ የአምሳ አለቃ እንደዚሁ እንደለመደው አንድ ቀን አንዱን ጓደኛችንን ሻምበል ነው፣ ሌሎቹ ፈጥነው ሲገቡ አንተ ወደ ኋላ ቀርተሃልና ወታደራዊ ቅጣት ትቀጣለህ ይለዋል። መኮንኑ በጨዋ መንፈስ እያየኸኝ ነው፣ ጫማዬን ጭቃ ነክቶ ስለነበረ ከነ ጭቃው ወደ ክፍል ላለመግባት ጭቃውን ሳስለቅቅ ነው የቆየሁትና ለምንድን ነው የምቀጣው ብሎ ሲጠይቀው አጥጋቢ ምክንያት አይደለምና እቀጣሃለሁ አለና ወታደራዊ ትዕዛዙን ወደፊት ሂድ፣ ተኛ፣ ተነስ እያለ ሲያሽጎደጉደው ሻምበሉ ዝም ብሎት እጁን አጣምሮ ቆሞ ይመለከተው ጀመር። የአምሳ አለቃው ትዕዛዙ ተግባራዊ ባለመሆኑ ተናዶ ወደ ሻምበሉ ጠጋ ሲል ሻምበሉ ፈንጠር ብሎ ራሱን ለመከላከል በሚያመች ሁኔታ ይቆምና ካሁን በኋላ እንዳትጠጋኝ ይለዋል። የዚህ ጊዜ የአምሳ አለቃው እስረኞች አመጹ ይልና የመቶ አለቃውን በአስቸኳይ ሲያስጠራ የመቶ አለቃውም ደንግጦ ስለነበር ከቢሮው ሲወጣ ለሚያገኘው አንድ አምሳ አለቃ በአስቸኳይ ለእስር ቤቱ ኃላፊ እንዲነግራቸው ልኮ ሁለቱም ሻለቃውም የመቶ አለቃውም ሁለት ደቂቃ ባልሞላ ጊዜ ውስጥ ተከታትለው ይደርሳሉ። ሲደርሱ ያዩት ነገር ቢኖር የአምሳ አለቃው ከአራት ወታደሮቹ ጋር ከሻምበሉ ጋር ተፋተው ቆመው እንጂ ሌላ ግርግር አልነበረም። ወዲያው ሁላችንም ወደ እስር ክፍላችን እንድንገባ ተደረገና ሻምበል ብቻ ውጪ ቀረ። ከአንድ አስር ደቂቃዎች በኋላ የእስር ቤቱ በሮች ተከፈቱና የእስር ቤቱ ኃላፊ በጠቅላላ የፖለቲካ እስረኞችን ለማነጋገር እንደሚፈልጉ ተነገረንና ውጭ ወጥተን ሜዳ ላይ ተሰበሰብን። ሻለቃው ጥሩ ስርዓት ያለው ቆፍጠን ያለ ወጣት መኮንን ሲሆን ደረቱ ላይ ያለው የአየር ወለድ ክንፍ በደንብ እንዲታይለት የሚፈልግ ይመስል ደረቱን ወደ ውጪ ወጣ አድርጎ ነው የሚቆመው። ረዘም ብሎ ቀጠን ያለው ቁመናውና ዘወትር የሚያደርገው ጥቁር የፀሐይ መነጽር ውበት ሰጥተውታል። ፈገግ ብሎ እንደምን አደራችሁ ብሎ ጥሩ ወታደራዊ ሰላምታ ሰጠንና እኔ እንኳ በዚህ ሁኔታ ተከሳችሁ አልነበረም ላነጋግራችሁ የፈለግኩት ግን ጊዜ ስላላመቸኝ አላነጋገርኳችሁም። አሁን የግድ ስለሆነ ጊዜ አግኝቻለሁ ብሎ ሳቅ አለና እዚያ ያለነው የፖለቲካ እስረኞች የወታደር ፖሊስ እስር ቤት እስረኞች ሳንሆን የተቋቋመው የመርማሪ ቡድን እስር ቤቱን ስለሚጠቀምበት በአደራ የተቀመጥ እንደሆንና እዚህ እስር ቤቱም እስካለን ድረስ የእስር ቤቱን ደንብና ስርዓት ማክበር እንዳለብንና ብዙዎቻችንም ከፍተኛ ኃላፊነት ላይ የነበርን ስለነበር ይህንን ለእኛ ማሳሰብ እንደማያስፈልግ ነግሮን ጥያቄ እንዳለን እንድንጠይቅ ጋበዘን። ከዚያ ከመካከላችን አንዱ የመቶ አለቃ እስረኛ እጁን አውጥቶ እኛ የፖለቲካ እስረኞች እንጂ የሥነ ሥርዓት እስረኞች አይደለንም። ከዚህም በተጨማሪ የሥነ ሥርዓት እስረኛ ብንሆን እንኳ መኮንኖች ስለሆንን እንደ ወታደር ወይም የበታች ሹም ወታደራዊ ቅጣት ተኛ ተነስ መቀጣት እንደሌለብን ጌታዬ የሚያውቁት ይመስለኛል። ነገር ግን ይሄ የአምሳ አለቃ ይህንን ሕግ እየጣሰ በሙሉ የፖለቲካ እስረኞችን ወታደራዊ ቅጣት ይቀጣል። ደግሞ በጥርጣሬ ታሰርን እንጂ ወንጀለኞች አይደለንም። አንድ ቀን ወደ እናት ክፍላችን ተመልሰን አንድ የሥራ መስክ ላይ የምንሰማራ ሰዎች ስለሆንን እንደዚህ አይነት ሕገወጥ ተግባር ሲፈጸምብን አይገባም ብሎ ማስፈራሪያም ማስጠንቀቂያም መሰል አቤቱታ አቀረበ። በዚህ ጊዜ ሻለቃው ዘወር ብሎ የመቶ አለቃውን ወታደራዊ ቅጣት እንደሚቀጡ ታውቃለህ እንዴ ብሎ ሲጠይቀው ምንም እንኳን የመቶ አለቃው ዘወትር በግቢው ውስጥ ሲዘዋወር የሚያየው ነገር ቢሆንም አላውቅም ጌታዬ ብሎ ሽምጥጥ አድርጎ ካደ። ከዚህ ጊዜ በኋላ የአምሳ አለቃው እዚያው እኛው ፊት እኛ የፖለቲካ እስረኞች ስለሆንን ወታደራዊ ቅጣት መቅጣት እንደማይችልና የሚያስቸግረው እስረኛ ቢኖር ሪፖርት እንዲያደርግና በመርማሪ ቡድን በኩል እርምጃ እንደሚወሰድ ተነግሮት እኛም እዚህ እስር ቤት እስካለን ድረስ የእስር ቤቱን ሕጎች እንድናከብር ምክር ተሰጥቶን ስብሰባው አበቃ። ከዚያ ቀን ጀምሮ ወታደራዊ ቅጣት በፖለቲካ እስረኞች ላይ መፈጸሙ ቀረ። ምንም እንኳ አንዳንዶቹ ጠባቂዎች የመርዳት ፍላጎት ቢኖራቸውም ስርዓቱ ራሱ አንዱ በሌላው ላይ እንዲሰልል ተደርጎ የተዋቀረ ስለሆነ ተፈራርተው ነበር የሚኖሩት። ማንም ወታደር አንድን እስረኛ ብቻውን ማነጋገር አይፈቀድለትም ነበር። የመቶ አለቃው ሲመጣ የአምሳ አለቃውን እማኝ አስከትሎ፣ የአምሳ አለቃው ሲመጣ ደግሞ የአስር አለቃውን እማኝ አስከትሎ፣ የአስር አለቃውን ቢሆን አንድ ወታደር አስከትሎ ነው እንጂ ማንም ጠባቂ ብቻውን እስረኛ ማነጋገር አይፈቀድለትም ነበር። በወታደር ፖሊስ እስር ቤት ሌላው እስረኞችን በማጉላላትና በማመናጨቅ የታወቀው የክሊኒኩ ሰራተኛ የነበረው የአስር አለቃ ነበር። የአስር አለቃው በኋላ ለመረዳት እንደቻልነው በሚኖርበት ቀበሌ አካባቢ ተመራጭ ስለነበረ በተለይ የኢህአፓ አባላት በሆነው ላይ ከፍተኛ ጥላቻ ነበረው። ለምርመራ ተወስደው ተገርፈው የሚመለሱ እስረኞች ቁስላቸውን ለመታከም ወደ ክሊኒክ ሲሄዱ እስረኞቹ ባሉበትና እየሰሙት በስንት የውጭ ምንዛሪ የሚመጣ መድኃኒት ለጦሩ መዋል ሲገባው እንዴት ጸረ አብዮተኞች ይታከሙበታል እያለ ይማረር ነበር። በተለይ አንድ ጓደኛችን ደርግ ምርመራ ክፍል ተወስዶ በጣም ተደብድቦ ቁስሉ ጋንግሪን ፈጥሮ መጥፎ ሽታ የነበረውና ከመደበኛው የቁስል መሸፈንና አጠባ በተጨማሪ መርፌ ሁሉ መወጋት ስለነበረበት በየሁለት ቀኑ ክሊኒክ ይሄድ ነበር። የአስር አለቃው የቁስሉን ሽፋን ሲያነሳለት ሆን ብሎ ከማሰቃየቱም ሌላ አንድ ቀን ይህንን ጸረ አብዮተኛ በአስር ሳንቲም ገመድ ሸምቆ ገሎ እንደመገላገል በየቀኑ የእሱን የተላ ቁስል ሲያሳጥቡኝና መርፌ ሲያስወጉኝ ይውላሉ ብሎ ከሕክምና ሙያው ውጭ ፊት ለፊቱ ተናግሮታል። ይሄ በድብደባ ተሰቃይቶ ከአስር አለቃው እንዲህ አይነት ማመናጨቅ ይደርስበት የነበረ እስረኛ ከእስር ቤት ከወጣ በኋላ የሕክምና ሙያ አጥንቶ ኢትዮጵያ ውስጥ ሲያገለግል ከቆየ በኋላ አሁን ወደ አሜሪካ ሄዶ አንድ ታዋቂ ሆስፒታል ውስጥ consultant ሆኖ ያገለግላል። ታዲያ በአንድ አጋጣሚ ከብዙ ዘመናት በኋላ ለስብሰባ ወደ ለንደን መጥቶ ተገናኝተን ስለ እስር ቤት ሕይወታችን አስታውሰን ስንጫወት አንተም እንደ አስር አለቃ በሽተኞችህን ታመናጭቃለህ ወይ ብየው ነገሩ በጣም አስቆታል። ብዙ በመርማሪዎች ተደብድበው የቆሰሉና ሕክምና የሚያስፈልጋቸው ሰዎች የአስር አለቃውን ንግግር በመጥላት ክሊኒክ ሳይሄዱ ቁስላቸው በሙቅ ውሃ እና በሳሙና በማጠብና አንዳንድ ጊዜም ለሌላ ህመም አንቲባዮቲክ ከታዘዘላቸው እስረኞች ላይ አምፒሲሊን ወስደው ከላይ ያለውን ሽፋኑን ተፍተው ዱቄቱን ቁስላቸው ላይ በመደምደም ራሳቸውን እያከሙ አድነዋል። አንዳንዶቹ ጠባቂዎች በአንድ በኩል ለእስረኞቹ ሲያዝኑ፣ በሌላ በኩል ደግሞ የሚሰጣቸው ጥብቅ መመሪያ ስለሚያስፈራቸው በሁለቱ አጣብቂኝ መካከል ገብተው ግራ ሲጋቡ ይታዩ ነበር። ከሁሉም የማይረሱኝ አንድ በእድሜ ገፋ ያሉ የአባትነት መልክና ባህሪ የሚታይባቸው የአምሳ አለቃ ነበሩ። እኚህ የአምሳ አለቃ የሴቶች ልጆች አባት ሳይሆኑ አይቀሩም። በተለይ ለሴቶች እስረኞች በጣም ነበር የሚያዝኑት። ሴቶቹም እስረኞች ጠባያቸውን ስላወቁ ብዙ ጉዳዮችን ለማስፈጸም የሚሞክሩት በሳቸው ተረኝነት ጊዜ ነበር። ታዲያ ደግነታቸውና ርኅሩህነታቸው በሌሎች ወታደሮች ዘንድ እንዳይታወቅባቸው በተቻላቸው መጠን ኮስታራና ቁጡ ለመምሰል ይሞክራሉ። ገና ከመነሻው አንድ እስረኛ ቀረብ ብሎ የአምሳ አለቃ ሲላቸው ቆጣ ብለው ጥያቄው ምን እንደሆነ ሳይሰሙ እንኳ አይቻልም ብያለሁ አይቻልም ይላሉ። ከዚያ እስረኛው አስተዛዝኖ ጉዳዩን ለማስረዳት ምን መሰለው የአምሳ አለቃ ሲላቸው ምንም አይመስለኝም አይቻልም ብለው ሄድ ይሉና ተመልሰው ይመጡና ምንድን ነው ግን ይላሉ አላስችል ይላቸውና በማንኛውም ጊዜ እስረኛ ሲጠራቸው የሚመልሱት መልስ ጥያቄውን እንኳ ሳይሰሙ አይቻልም የሚለውን መልስ ሲሆን በዚያው ጸንተው መቆየት አልሆነላቸው ይልና ግን ምንድን ነው ብለው ነበር የሚጠይቁት በእሳቸው ተራ ቀን የሚቆለፍብን የኮሪደሩ በር ብቻ ሲሆን የየክፍላችን በር ክፍት ስለሚሆን እስረኞች ከየክፍሉ የመገናኘትና የመቀየጥ እድል ነበረ። ብዙዎቻችን ተሳትፏችን ከፍና ዝቅ ይበል እንጂ የተያዝነው በኢህአፓ አባልነታችን ሲሆን አልፎ አልፎ ግን ምንም አይነት የፖለቲካ ተሳትፎ ሳይኖራቸው ከድርጅት አባሎች ጋር በመታየታቸውና በመተዋወቃቸው ወይም ባነጋገራቸው የኢህአፓ ደጋፊዎች መስለው በመታየታቸው ብቻ የታሰሩም ነበሩ። ታዲያ በእነዚህ በሁለቱ አይነት እስረኞች መካከል ስለ ታስሮ መቆየትና መሰቃየት ያለው ግምት በጣም የተለያየ ነበር። በኢህአፓ አባልነታቸው የታሰሩት ገና ድርጅቱን ሲቀላቀሉ ከተያያዙ ስቃይ፣ ድብደባና ብሎም ሞት ሊደርስባቸው እንደሚችል ስለሚያውቁ ለሁሉም የተዘጋጁ ሲሆኑ ምንም አይነት የፖለቲካ ተሳትፎ ሳይኖራቸው የታሰሩት ግን ምንም ያጠፋነው ነገር የለም ብለው ስለሚያምኑ በማንኛውም ጊዜ ዘብ መጥቶ ስማቸውን ጠርቶ ውጡ የሚላቸው ስለሚመስላቸው ቀኑን ሙሉ የእስር ቤቱ በር ሲከፈትና ሲዘጋ እንደጓጉ ይውላሉ። የዋህ ሆነው ያልተረዱት ነገር ቢኖር አንድ ጊዜ በስህተትም ሆነ ሆነ ተብሎ አንድ ሰው እስር ቤት ከገባ ጉዳዩን አጣርቶ ለመልቀቅ በተለይ በደርግ ዘመን እድለኛ ከሆኑና አስታዋሽ ዘመድና ወገን ካለ ወራት፣ ያለበለዚያ ግን ዓመታት መታሰር እንዳለ፣ አንዳንዴም ሁኔታዎች ከተበላሹ በስህተት መገደልም እንደሚኖር ነበር። ቶሎ የመፈታት ጉጉት ሲመጣ ትዝ የሚለኝ አንድ የኢትዮጵያ አየር መንገድ ውስጥ ይሠራ የነበረና እንደዚሁ ያለምንም የፖለቲካ ተሳትፎ አልፎ አልፎ ስብሰባ ላይ ብቻ በሚሰነዝረው አስተያየት የኢሃፓ አባል ሳይሆን አይቀርም ብለው የጠረጠሩት ካድሬዎች ጠቁመውበት የታሰረ ወጣት ነው። ወጣቱ የታሰረው አርብ ቀን ከጠዋቱ ወደ አምስት ሰዓት ገደማ ሲሆን እስር ቤት ከገባበት ሰዓት ጀምሮ በአምስት እና አስር ደቂቃ ልዩነት የእጁን ሰዓት ደጋግሞ እየተመለከተ ሰዓት በመሄዱ ይረበሻል። ዘቦቹ ለተለያየ ጉዳዮች እስር ቤቱን ክፍሎች የከፈቱ እንደሆን ከተቀመጠበት ዘሎ ይነሳና ቶሎ ብሎ ወደ በሩ ተጠግቶ ዘቡ የሚያነጋግረው ይመስለውና ይጠብቃል። ወደ ከሰዓት በኋላማ መረበሹ ባሰበትና ጭራሽ በሩን አንኳኩቶ ተረኛ ዘር ከፍቶ ምን እንደተፈጠረ ሲጠይቅ በጣም ብርቱ ጉዳይ ስላለኝ የመቶ አለቃውን ማነጋገር እፈልጋለሁ ብሎ ጥያቄ ሲያቀርብ የወታደር ቤት የስልጣን ተዋረድ ደግሞ የዋዛ ስላልሆነ በመጀመሪያ የአስር አለቃው ቀጥሎ አምሳ አለቃው ማወቅ ስለሚፈልጉ ተራ በተራ ይጠይቁታል። እሱም ምንም አይነት ፖለቲካ ውስጥ እንደሌለበትና ዛሬ ደግሞ በጭራሽ ሊቀርበት የማይችለው የሞት ቀጠሮ ስላለው አሁኑኑ ላሰረው ሰው ነግረውለት እንዲፈታ መወትወት ይጀምራል። ብዙዎቻችን የእስራትን ውጣ ውረድና አንድ ጊዜ ከታሰሩ መፈታት እንዲህ ቀልድ እንዳልሆነ ከሙያችንም ከልምዳችንም የምናውቀው ሁሉ በየዋህነቱ ስንስቅበት፣ አንዳንዶቻችን ደግሞ አዘንለት። ሁኔታውን አይተን ለምን እንደዚያ እንደተጨነቀ ብንጠይቀው ከብዙ ጊዜ የደጅ ጥናት በኋላ አዲስ የያዛት የሴት ወዳጁ girlfriend ኡ የዚያን ዕለት በ11 ሰዓት ከስራ ሲወጣ እንዲገናኙ ለመጀመሪያ ጊዜ ቀጠሮ ሰጥታው ነበረ። ይህንን ስንሰማማ የቱን ያህል የደርግ መርማሪዎችን ልብ ጨካኝነት ባለማወቁ ብዙዎቻችን ስንስቅበት፣ ሌሎች ደግሞ በየዋህነቱ አዘኑለት። አንዴ ከታሰሩ በኋላ እንኳንስ ከገርፍሬንድ ጋር ቀጠሮና የዚያን ዕለት ሰርጉ ቢሆን እንኳን ቁብ እንደማይሰጣቸው አላወቀ። እንደማያልፍ የለ ያ ሰዓት አለፈ። ወጣቱ ግን ከዚያ በኋላ ንጹሕነቱ በአንድ ዓመት ተኩል ውስጥ ተጣርቶ በነፃ ተለቀቀ። አንዱን ዓመት ተኩል ሙሉ ግን ጓደኞቹ በአንድ አጋጣሚ ሰዓቱን ከተመለከተ ምን ነው የቀጠሮ ሰዓት ደረሰ እያሉ ያሾፉበት ነበር። የወታደር ፖሊስ እስር ቤት ኑሮ ብዙዎቻችን ገና መታሰራችን ስለነበርና ቤተሰብም ገና አልሰለቸና ጉልበቱም አልደከመ ስለነበር በምግብና በሲጋራ በኩል እምብዛም ችግርና እጥረት አልነበረብንም። ከዚህም ሌላ አብረን የታሰርነው በሙሉ አንድ አይነት የፖለቲካ አመለካከት የነበረን ሰዎች ስለነበርን መተዛዘንና መደጋገፍ የተሞላ ነበር። ጊዜው እየረዘመ ሲሄድ ግን በተለይ ውጭ ላሉት ዘመዶቻችን ሸክሙ እየከበዳቸው ሄደ። በተለይ ከአንድ ቤተሰብ ውስጥ ወታደር ፖሊስ እስር ቤት አራት ልጆች፣ አራተኛ ክፍለ ጦር እስር ቤት አንድ ወንድማቸውና ከርቸሌ ደግሞ አንድ ልጅ የታሰረባቸውና ሦስቱም ቦታ ስንቅ ማንቅረብ ነበረባቸው። ብዙዎቹ ልጆች የነበሩት ወታደር ፖሊስ እስር ቤት ስለነበር ወደኛ የሚመጣው ሳህንም አንዳንድ ጊዜ ሦስት አንዳንዴም ሁለት ሆኖ የሳህኑ መጠንም በጣም ትልልቅ ነበር። ጊዜው እየረዘመ ሲሄድ አቅሙም ገንዘቡም አነሳቸው መሰለኝ። የሳህኑ ብዛትም መጠኑም እየቀነሰ መሄድ ጀመረ። አንድ ቀን አንደኛው ልጃቸው ከቤታቸው የመጣችውን ትንሽ ሳህን በአንድ እጁ ልክ እንደ ቅርጫት ኳስ ሲያዛትና ጠጋ ብሎኝ አየሃት፣ የእኛም ቤት ሳህን እንደ መንግሥት እየከሰመች እንደሄደች ብሎ ሳህኗን በወቅቱ ከነበረው the withering away of the state ከሚለው የፖለቲካ ቀመር ጋር አያይዞ የሐዘን ፈገግታ ፈገግ አሰኝቶኛል። የወታደር ፖሊስ እስር ቤት ውስጥ ከፖለቲካ እስረኞቹ በተጨማሪ የሥነ ሥርዓት እስረኞች ስለነበሩ ዘቦቹ ደህና የሆኑ ጊዜ ከሥነ ሥርዓት እስረኞች አንዳንድ መጽሐፍ መዋስ ይቻል ነበር። ግን አንድ መጽሐፍ እዚያ ሁሉ እስረኛ መካከል ገብታ መዳረሱ በጣም አስቸጋሪ ነበር። አንዳንዶቻችን ፕሮግራም አውጥተን በሽፍት እናነባት ነበር። በተለይ አንድ መጽሐፍ አንድ የሥነ ሥርዓት እስረኛ የነበረ መኮንን እስራቱን ጨርሶ ሲወጣ በስጦታ መልክ ጥሎልን ሂዶ ስለነበር ያንን መጽሐፍ ያላነበበ እስረኛ እኛ ክፍል ውስጥ አልነበረም። ወደ መጨረሻ አካባቢ መጽሐፉ ብዙ ከመተሻሸቱ የተነሳ ተገነጣጥሎ ስለነበር እያንዳንዳችን የማንበብ ሱሳችንን ለመወጣት ያህል ያገኘነውም አስርም ሆነ አስራ አምስት ገጽ ግንጣይ ተከፋፍለን እናነበው ነበር። ፍራፍሬ ወይም ልብስ ተጠቅልሎበት የመጣ ቁራጭ ጋዜጣ በስህተት ከገባማ ትልቅ ነገር ነበር። አንዳንድ ዘቦች በጣም ጥብቅ ስለሆኑ ማንኛውም ለእስረኛ የሚገባ ነገር በልሙጥ ወረቀት ካልሆነ በስተቀር እላዩ ላይ በምንም ቋንቋ በተጻፈበት ወረቀት ከተጠቀለለ ወረቀቱን እንዳይገባ ያደርጉ ነበር። ክፍል የሚያደርግ የምርመራ ክፍል በፖለቲካ እስረኝነት ተይዤ በተቋቋመው ቡድን የሚደረግብኝን ምርመራዬን ከጨረስኩ ከ11 ወራት በላይ ሆኖኝ ከዛሬ ነገ አንድ አይነት ውሳኔ አገኝ ይሆናል ብዬ በምጓጓበት ጊዜ አንድ ቀን ያላሰብኩት ዱብዳ ወረደብኝ። ከደርግ ምርመራ ክፍል እስረኛ የሚወስዱ መርማሪዎች ከቀኑ ስምንት ሰዓት አካባቢ መጥተው የኔና የአንድ ጓደኛዬ ስም ተጠራ። የእኛን ምርመራ ያጣራው ቡድን ተጠሪነቱ ለደርግ ምርመራ ክፍል ስላልነበረና ስራውን ፈጽሞና መዛግብቱን ሁሉ ለውሳኔ አቅርቦ ከተበተነ ብዙ ወራት ስላለፈው ከደርግ ምርመራ ክፍል በመጡ መርማሪዎች መጠራታችን ለደርግ እንዳልሆነ ስለተረዳ ነው ሁሉም እስረኛ እንደሚያደርገው ለሌላው ቅርብ ጓደኛችን አብላችንን የጋብቻ ቀለበታችንንና የእጅ ሰዓታችንን የመውጣት እድል ካጋጠመው ለቤተሰቦቻችን በማስታወሻነት እንዲሰጣቸው አስረክበነው አንዳንድ አሮጌ ጋቢ ትከሻችን ላይ ጣል አድርገን ነጠላ ጫማችንን ተጫምተን ጓደኞቻችንን ተሰነባብተን ወጣን። ማንኛውም የወታደር ፖሊስ እስር ቤት እስረኛ ከደርግ ምርመራ ክፍል በመጡ መርማሪዎች ሲጠራ ይዞ የሚሄደው ጋቢ በእስረኛው ዘንድ መከፈኛ ተብሎ ሲታወቅ መቼም ለሬሳ መጠቅለያ እንጂ ለአደባባይ ሁሉ ስለማያገለግል ብዙ ጊዜ አሮጌውን ጋቢ ነው መርጦ የሚሄደው። አንዳንዶቹ ጓደኞቻችን በቃ ልትፈቱ ነው የተጠራችሁት ብለው ሊያጽናኑን ቢሞክሩም ሁለታችንም ከመታሰራችን በፊት ከነበርንበት የሥራ ኃላፊነት አንጻር መገደል ቢቀርልን እንኳ በእንደዚህ በአንድ ዓመት ጊዜ ውስጥ ልንፈታ እንደማንችል በግልጽ እናውቀው ስለነበር መፈታት የሚባል ነገር በአእምሮዬም አልመጣም ነበር። በተለይም ባለቤቴ አንድ ጊዜ በድብቅ ባስተላለፈችልኝ መልእክት ቁርጤን አሳውቃኛለች። ነገሩ እንዲህ ነው። ባለቤቴ ከታሰርኩ በኋላ ማንኛውም የቤተሰቡ አባል የታሰረበት ሰው በደርግ ዘመን እንደሚያደርገው ሁሉ እንድፈታላት ለመጠየቅ ሌተና ኮሎኔል ተስፋዬ ወልደ ስላሴ ዘንድ በጓደኞች አማካይነት የመቅረብ እድል ታገኝና እንባዋን እያፈሰሰች እንድፈታላት ትለምናቸዋለች። እሳቸውም የቅርብ አለቃዬ ስለነበሩና ከመታሰሬም በፊት በስራቸው ስሰራ ስለነበርና ባለቤትንም ያውቋት ስለነበር አባብለው ዝም ካሰኟት በኋላ ከነበረበት የሥራ ኃላፊነት አንጻር እርምጃ ሊወሰድበት የሚገባ ሰው ነበር። ለምን አልሞተም ብለሽ ነው የምታለቅሽው? አሁን ሞት የለበትም ግን ትንሽ ጊዜ ታስሮ ይቆያል እንዳሏት አውቅ ስለነበር ለምን እንደተጠራን እያሰላሰል ከደርግ ምርመራ ክፍል ወደ መጣችው ኩምቢ ቮልስዋገን ገባን። ደርግ ምርመራ ክፍል እንደደረስ በስተግራ ጥግ ካለችው ጠባብ እስር ክፍል አስገቡን። አንድ አስር የሚሆኑ እስረኞች ነበሩ። እንደ ሌሎቹ እስር ቤቶች ምግብ የመጣበት ዕቃና ፍራሽ ስለሌለበት ክፍሉ ጭር ያለ ነው። ብዙ እስረኛ ኩርምት ኩርምት ብሎ ነው የተቀመጠው። አንዳንዶቹ የተገረፉት እግራቸው እንዲነፍስበት ለመከፈኛ ብለው ካመጡትና ብዙ ጊዜ እዚያ አቧራ ላይ ሲተሻሽ በመቆየቱ ከነጭነቱ ይልቅ ይበልጥ ለቡና አይነት ቀለም ከሚቀርብ አሮጌ ጋቢያቸው ውጭ ዘርግተውታል። የግማሾቹ ደምቶ ደሙ ላዩ ላይ ደርቋል። የአንዳንዶቹ ደግሞ ከተገረፉ በኋላ ደም ስላልወጣው ንርት ብሎ አብጧል። ብዙዎቹ ወጣቶች ሲሆኑ አንዳንድ በሙሉ ዕድሜ ላይ የሚገኙ እስረኞችም አብረዋቸው አሉ። በዕድሜ የገፉት እስረኞች መቼም ደርግ ምርመራ ክፍል መተጣጠብና መላጨት የሚባል ነገር የማይታለም በመሆኑ ፊታቸው በጺም ተሸፍኗል። ብዙ ጊዜ እሰማ የነበረው ማታ የሚገደሉ እስረኞች ቀን ተጠርተው እዚች ትንሽ እስር ክፍል ውስጥ ተጠራቅመው እንደሚቆዩ ስለነበር ከጓደኛዬ ጋር እነዚህ ሰዎች ሊገሉን ይሆን ብለን ተወያየን። እዚያው እስር ክፍል ስንጠብቅ ውለን ለምርመራ ሳንጠራ 12 ሰዓት ስላለፈ ከዚያ ድረስ አምጥተውን ቃላችንን ካልተቀበሉን በቃ ለግድያ ነው ያመጡን ብለን ደመደምን። ወደ 12 ሰዓት ተኩል ገደማ ሲሆን ተረኛው የአምሳ አለቃ የእስር ክፍሏን በር ከፍቶ የቤት ኃላፊ ብሎ ሲጣራ አንዱ ከመካከላችን ብድግ ብሎ ተከትሎ ሲወጣ በሩ ወዲያው ተዘጋ። ለነገሩ እንግዳ ስለነበርኩ ቀስ ብዬ አንዱን እስረኛ ለምንድን ነው የቤት ኃላፊው የተጠራው ብዬ ስጠይቀው እራት ሊያመጡ ነው ብሎ አረጋጋኝ። ከጥቂት ደቂቃዎች በኋላ የቤት ኃላፊዎቹ ወደ እስር ግቢው ተመልሰው ሲመጡ አንዱ እስረኛ በእስር ክፍሉ በር ትንሽ ተጋፋጭ ቀዳዳ ቢጤ ተመልክቶ ኦ ዝልዝል ጥብሳችን መጣ ሲል ሰማሁት። ዝልዝል ጥብስ ከበላው ከዓመት በላይ ስለሆነኝ ጮማ የበዛበት ትኩስ ዝልዝል ጥብስ ከላዩ ላይ የቀለጠው ስቡ እየተንጠባጠበ ሲቀር ታየኝና አፌን ምራቅ ሞላውና ለካስ ምንጊዜም ቢሆን ቤተ መንግስት መታሰር ወታደር ካምፕ ውስጥ ከመታሰር የተሻለ መሆኑ አይቀርም ብዬ አሳሪዎችን ታዘብኳቸውና ብድግ ብዬ በዚያችው መመልከቻ ቀዳዳ ወደ ውጭ ስመለከት ከሶስቱም ክፍል የተጠሩት የቤት ኃላፊዎች ምግቡን ለሌሎች እስረኞች ተከፋፍለው ከመምጣታቸው በፊት መረጥ መረጥ እያደረጉ ሲጎርሱ ሳያቸው በቃ ጮማ ጮማውን መርጠው ለእኛ ቡፋያውን ሊያስቀሩልን ነው ብዬ ትንሽ ተናደድ። በሩ ሲከፈት የእኛ እስር ክፍል ኃላፊ በእጁ ትልቅ አሮጌ የዛገና አፉ አካባቢ የተሸራረፈ ሳፋ ከሰዎች ፊት በተረፈ የምግብ ፍርፋሪ የተሞላ ውስጡ አፍ ወይም እጅ የተጠረገበት ወረቀት፣ የብርቱካን ልጣጭ፣ የተጋጠ አጥንትና የሲጋራ ቁራጭ ሳይቀር ያለው ይዞ ገባ። ከዚያ ሳፋውን መሬት ቁጭ አደረገና በእጁ አፈስ አፈስ እያደረገ ለእያንዳንዱ እስረኛ ማደል ጀመረ። እስረኛው ምንም የሚበላበት ሳህን ወይም ሌላ ዕቃ ስለሌለው ትንሽ የተሰጠውና እጁ የሚችልለት የመሰለው እጁን እየዘረጋ ሲቀበል፣ አንዳንዶቹ ደግሞ ልክ እንደሚመጸወት የቆሎ ተማሪ የጋቢያቸውን ጫፍ ዘርጋ እያደረጉ በጋቢያቸው ተቀበሉ። እኔ ጋር ደርሶ አፈስ አድርጎ ያዝ ሲለኝ አልፈልግም አልኩት። ሳቃልና ምን ነው ዝልዝል ጥብስ አትወድም እንዴ? ግድ የለህም ትንሽ ስትቆይ ትለምደዋለህ ብሎኝ እንደዚያ ባፌ ምራቅ እስኪሞላ ድረስ የጓጓሁለትን ዝልዝል ጥብስ የማግኘት ተስፋዬን አጨልሞት ሄደ። ለካስ ይመጣል ብዬ በጉጉት ስጠብቀው የነበረው ዝልዝል ጥብስ ለዚያ ከወታደሮች ምግብ ቤት ለሚመጣ ትርፍራፊ ምግብ እስረኛ ያወጣለት ስም ኑሯል። ግን ከዚያ አጋጣሚ በኋላ ስለ ሰዎች ባህሪ በጣም ያስደነቀኝ ነገር ቢኖር እዚያ እሞት አፋፍ ላይ ተሆኖ እንኳ ያቺውን ስልጣን ሆናና የመጣችውን ፍርፋሪ ገንዘብ ሆነችና የቤት ኃላፊዎችም ከአቅማቸው ባለስልጣኖች ሆኑና ከተገኘችው ፍርፋሪ ላይ ለእስረኛው ሳያዳረሱ በፊት ሻል ሻል ያለውን ፍርፋሪ ቀድመው መርጠው ከጎራረሱ በኋላ የተረፈውን ማምጣታቸው ነበር። ታሪኩን ስጠይቅ እንደሰማሁት የደርግ ምርመራ ክፍል የተቋቋመው አንዳንድ ከባድ እስረኞችን ለመመርመር ሲሆን እስረኞችን ምርመራቸው እስኪጠናቀቅ ማቆያ ክፍል እንጂ የእስር ክፍል ስላልሆነ የእስረኛ ቤተሰቦች ምግብ ማቅረብ አይፈቀድላቸውም ነበር። ይሁንና ተመርማሪው እየበዛና መርማሪዎች የሥራ ውጥረት እየበዛባቸው ሲሄድ የእስረኞች በደርግ ምርመራ ክፍል ቆይታ እስከ አንድ ሳምንትና ብሎም እስከ ወር ድረስ መራዘም ስላመጣ ብዙዎች በረሃብ መንገላታት ጀመሩ። አንዳንድ የእስር ክፍሉ ጠባቂ ዘበኞች እስረኞች በረሃብ መጎዳታቸውን ቢያሳስቡም ለጸረ አብዮተኞች ማዘን አይገባም ተብለው ራሳቸውን ጥርስ ውስጥ መግባት ስለጀመሩ ፈርተው ይተዋሉ። ግን አንድ የአምሳ አለቃ ሽንጡን ገትሮ አስፈላጊ ከሆነ ላጠፉት ጥፋት ያው የሚፈረድባቸው ቅጣት ይቀበላሉ እንጂ ለምን በረሃብ እንገድላቸዋለን? ባይሆን የቤተሰብ ስንቅ ለማቅረብ ከደርግ ጽሕፈት ቤት ድረስ መምጣት ከጸጥታው አንጻር ያሰጋል ቢባል እንኳ እዚሁ ግቢ ውስጥ ዘቦች ከበሉ በኋላ የሚተርፈውን የሚደፋውን ምግብ እንስጣቸው ብሎ ተከራክሮ እንደሆነ ይኸው ምግብ የተገኘው ሰማው። አንዳንድ ቀና ሰው መቼም አይጠፋም አይደል? ሌሊቱን እንቅልፍ ባይኔ ሳይዞር የዘቦች ኮቴ ሳዳምጥ አደርኩና ሊነጋጋ ሲል ትንሽ እንቅልፍ ወሰደኝ። ጠዋት ቁርስ የሚባል ነገር የለም። ምናልባት ወታደሮቹ ከቁርሳቸው ምንም አይተርፋቸው ይሆናል። ወደ ምሳ ሰዓት አካባቢ አንድ መርማሪ የመቶ አለቃ መጣና እኔንና ጓደኛዬ ካለንበት እስር ክፍል ወደ ውጭ ጠርቶ መምጣታችሁ ለሻለቃ ብርሃኑ ተነግሯቸዋል፣ ግን ስላልተመቻቸው ነውና ሲመቻቸው ያነጋግራችኋል አለንና ይችኑ ሊነግረን ኑሮ ውጭ ድረስ ያስወጣን። ሲጨርስ ወደ ክፍላችን ተመለስ። አንድ ነገር ግርም አለኝ። ባነጋገረን የመቶ አለቃና በሻለቃ ብርሃኑ መካከል ያለው የአገልግሎት ልዩነት የሁለት ዓመት ብቻ ሲሆን ይህን የመቶ አለቃ ሳውቀው ደግሞ ብርሃኑን አንቱ አይለውም ነበር። በእርግጥ ብርሃኑ የሻለቃነት ማዕረጉን ያገኘው ለአብዮቱ ባበረከተው ከፍተኛ አስተዋጽኦ ምክንያት ተብሎ የሹመት ዘመኑን ሳይጠብቅ ጓደኞቹ ገና ሻምበል ሆነው ነበር። ወዲያውኑ አንድ ከሱ ጋር አብሮ ይሰራ የነበረና በኋላ ግን ጸረ አብዮተኛ ነው ተብሎ አብሮኝ ወታደር ፖሊስ እስር ቤት ያለ የመቶ አለቃ የስራ ባልደረባዬ የነበረ የነገረኝ ነገር ትዝ አለኝ። ሻለቃ ብርሃኑ በደርግ አካባቢ በተለይም በሻለቃ መንግስቱ በጣም እየተወደደ እንደመጣና እንኳን የበታቹ የነበሩትና አለቆቹ የነበሩት ሁሉ እንደሚፈሩትና በቅርብ በስራ ላይ እንደሚያውቀውም የሚያውቃቸውን ሰዎች ከማያውቃቸው ሰዎች በላይ ለማጥፋት የሚፈልግ መሆኑን የነገረኝ ትዝ አለኝና የዚህ የመቶ አለቃ ብርሃኑን አንቱ ማለት ከዚሁ ፍርሃት ጋር የተያያዘ እንደነበር ገባኝ። ከኔም ጋር ምንም እንኳ አንድ ላይ ባንሰራም በረፍት ጊዜያችን ብዙ ጊዜ እንገናኝ፣ እንቀራረብና እንቀላለድ ስለነበር ለራሴም ፈራሁት። ግን የገረመኝ ነገር ስለ ብርሃኑ ከታሰርኩ በኋላ የምሰማውና በጓደኝነታችን የማውቀው ብርሃኑ ፍጹም የተለያዩ ሁለት ሰዎች ሆነው ነበር ያገኘሁት። አንዳንድ ስለሱ የሰማኋቸው ነገሮች የሚያሳስቡ ነበሩ። ከነዚህ መካከል የማረሳው በአንዱ የመቶ አለቃ ጓደኛችን ላይ የደረሰው ነበር። በ1969 ዓመተ ምህረት አጋማሽ አካባቢ ደርግ በየአካባቢው በተነሳበት ጦርነት ምክንያት ከፍተኛ የመኮንኖች እጥረት ስላጋጠመው በወቅቱ በየኮሌጆቹ በትምህርት ላይ የነበሩትን መኮንኖች በሙሉ የአራተኛ ዓመት ተማሪ ሁነው የምረቃ ጊዜያቸው ከተቃረበውና ሕክምና ከሚያጠኑት በስተቀር ሌሎቹ ትምህርታቸውን አቋርጠው ወደ ክፍላቸው እንዲመለሱ አንዳንዶችም ወደ ታጠቅ ጦር ሰፈር ገብተው የጦር ልምምድ እንዲያደርጉና ለዘመቻ እንዲዘጋጁ አድርጎ ነበር። በዚህ ወቅት ሻለቃ ብርሃኑ የደርግ የምርመራ ክፍል ሹም እንደሆነ አንድ ቀን አንዳንድ ጓደኞቹን ለማግኘት ወደ ፖሊስ ጠቅላይ መምሪያ ብቅ ሲል አንድ የሕክምና ትምህርት ያጠና የነበረ የመቶ አለቃ ጓደኛችንም በዕለቱ ትምህርት ስላልነበረው እንደዚሁ አንዳንድ ጉዳይ ለማስፈጸም እዚያው ፖሊስ ጠቅላይ መምሪያ መጥቶ ስለነበር ይገናኛሉ። ሰላምታ ከተለዋወጡ በኋላ ብርሃኑ ድንገት ቆጣ ብሎ አንተ ወደ ክፍልህ አልተመለስክም እንዴ? አሁንም ዩኒቨርሲቲ ነህ ብሎ ይጠይቀዋል። መኮንኑም በቀልድና በጨዋታ መልክ ሌሎቹ ብዙ ጭንቅላት የማይጠይቀውን ትምህርት የሚማሩት ናቸው እንጂ የሚመለሱት እኛ የሕክምና ተማሪዎች እኮ በጣም እንፈለጋለን ብሎ ይመልስለታል። ይህ አነጋገር በትምህርቱ እምብዛም የነበረውን ሻለቃ ብርሃኑን በጣም ያስቆጣውና ፎክሮ ይሄዳል። የመቶ አለቃው ጓደኛችን ነገሩ ሁሉ በዚህ ያበቃ መስሎት ወደ ትምህርቱ ሲመለስ በሻለቃ ብርሃኑ ከደርግ ምርመራ ክፍል በተላኩ መርማሪዎች ከትምህርት ገበታው ላይ ተወስዶ የት እንደደረሰ ሳይታወቅ ቀርቷል። እናም ይሄ ታሪክ ትዝ ስላለኝ ሻለቃ ብርሃኑ ሊያነጋግረን የፈለገው ለደህና እንዳልሆነ ገባኝና ተስፋ ቆረጥ። በሁለተኛው ቀንም እንደዚሁ ካሁን አሁን እንጠራለን ብለን ስንጠባበቅ ሳንጠራ ቀኑ አለፈ። ያው እንደተለመደው ዝልዝል ጥብስ ይመጣል። ግን አልበላም ብዬ ሁለት ቀን ስለሞላኝ ረሃቡም እያዳከመኝ ቢሄድም አንዳንድ ነገር ስለ ሰዎች ባህሪ እያሰብኩ ነበር። ሻለቃ ብርሃኑ የሐረር ልጅ ስለሆነ በጣም ተጫዋችና ከሰው ጋር የመግባባት ችሎታ የነበረው ሰው ነበር። እንዲያውም በጣም ተወዳጅ ስለነበረ ጓደኞቹ በሙሉ አንቺ ብለው ነበር እንጂ አንተ እንኳን ብለው አይጠሩትም ነበር። ከኔ ጋር በመጀመሪያ የተዋወቅነው በእጩ መኮንንነት አባዲና ፖሊስ ኮሌጅ በነበርንበት ዘመን ሲሆን እሱ ዘጠነኛ ኮርስ እኔ ደግሞ አስረኛ ኮርስ ስለነበርኩ በኮሌጅ ውስጥ አብረን ለሁለት ዓመት ቆይተናል። ብርሃኑ እጩ መኮንን ሆኖ የአንደኛ ዓመት ተማሪ በነበረበት ዘመን ምንም እንኳ ወደ ሁለተኛ ዓመት ቢዘዋወርም አንዳንድ ኮርሶችን አላለፈ ስለነበር እኛ የአንደኛ ዓመት ተማሪዎች ሆነን እሱ ግን የሁለተኛ ዓመት ተማሪ ሆኖ ያላለፈባቸውን ትምህርቶች ቁልቁል ተመልሶ ከኛ ጋር አንድ ላይ ይወስድ ነበር። ከብርሃኑ ጋር በትምህርት ዓለም ከምንተዋወቀው ሌላ ግንኙነታችንን ይበልጥ ያቀራረበው ደግሞ አረብ ከተማ ነዋሪ የነበሩትን ወላጆቹን በቅርብ ማወቄ ነበር። ብርሃኑ ከአስመራ ተዘዋውሮ አዲስ አበባ ከመጣ በኋላ አምስተኛ ፖሊስ ጣቢያ ተመድቦ በነበረበት ጊዜ በአብዛኛው ከስራ ውጭ ያለውን ጊዜውን የሚያሳልፈው ፖሊስ መኮንኖች ክበብ ሲሆን የኔ ቤት ደግሞ ለፖሊስ ክበብ ቅርብ ስለነበር ወደ ክበብ ሲሄድም ሆነ ሲመለስ ለእኔም ለባለቤቴም ወዳጅ ስለነበረ ጎራ ብሎ ተጫውተንና ተሳስቀን ነበር የምንለያየው። በተለይም የነዳጅ እጥረት በነበረበትና ነዳጅ በራሽን ይታደል በነበረበት ዘመን እኔ የምሰራበት መስሪያ ቤት ከእንደዚህ አይነቱ ማዕቀብ ነፃ ስለነበረ ነዳጅ በቸገረው ቁጥር መስሪያ ቤቴ ድረስ መጥቶ ለእኔ ከተፈቀደው ነዳጅ ላይ ቀርቶ የሚሄድ የቅርብ ወዳጄ የሚመስለኝ ሰው ነበር። በዚህ መካከል ለፖለቲካ ትምህርት ተብሎ ተመርቶ ወደ ሶቪየት ህብረት ሲሄድ እኔም ታሰርኩ። በኋላ በኋላ ከሶቪየት ህብረት ተመልሶ ደርግ ምርመራ ክፍል ተመድቦ መስራት ከጀመረ ወዲህ ግን በተለይ ከተመረመሩ እስረኞችና ከሚያውቁትና አብረውት ሲሰሩ ከነበሩና በኋላም ከታሰሩ ሰዎች የምሰማው ነገር ሁሉ ባህሪው የቱን ያህል ወደ አውሬነት እንደተለወጠ ነበር የሚያሳየው። ስለዚህ ሻለቃ ብርሃኑ ያነጋግራችኋል የተባለው ነገር በጣም አሳሰበኝ። እንደማይደርስ የለ ከወታደር ፖሊስ እስር ቤት በመጣን በሁለተኛው ቀን አባዲና ፖሊስ ኮሌጅ አንድ ዓመት ከኔ በኋላ የነበረ የመቶ አለቃ እዚያው ደርግ ምርመራ ክፍል ተመድቦ የሚሰራ መጣና እኔንና ጓደኛዬን ጠርቶን ከእስር ክፍል ስንወጣ ሻለቃ ብርሃኑ ሊያነጋግሯችሁ ይፈልጋሉና ቶሎ በሉ ብሎ እያጣደፈ በሁለት ወታደሮች አጃቢነት ወደ ሻለቃ ቢሮ ወሰደን። ከእስር ክፍሉ እስከ ምርመራ ክፍሉ ድረስ ቢያንስ የአንድ የሁለት መቶ ሜትር ያህል ርቀት ቢኖርም ያ ለምርመራ የጠራን መኮንን እኛን ቢያነጋገር ጸረ አብዮተኛ ተብሎ እንዳይሰየም ፈርቶ መሰለኝ ምንም እንኳ አብረን አንድ ኮሌጅ ውስጥ ሁለት ዓመት የነበርንና ከተመረቅን በኋላም አልፎ አልፎም በስራ እንገናኝ የነበር ብንሆንም እንኳ ሊያነጋግረንና ሰላምታ እንኳ ሳይሰጠን ልክ እንደማያውቀን ሰው አንዲት ቃል ሳንለዋወጥ ምርመራ ክፍሉ ደረስ። በአንድ በኩል ሁኔታው ብርሃኑን ወይም ስርዓቱን የቱን ያህል እንደሚፈራ አሳየኝና አዘንኩለት። በሌላ በኩል ደግሞ ምን እንደተወሰነብኝ ቢያውቅና መቼም ካሁን በኋላ ዘመድ አይሆኑኝም ብሎ ቢያምን ነው ሰላምታ እንኳ ሊሰጠን ያልፈለገው ብዬ ስለ ራሳችን ሁኔታ አዘንኩ። ምርመራ ክፍሉ ስንደርስ ኮሪዶሩ ላይ ትቶን የሻለቃ ብርሃኑን ቢሮ በር በፍርሃት አንኳኩቶ ገባና ወዲያው ተመልሶ ወጥቶ በመጀመሪያ ጓደኛዬ ግባ ብሎ ወደ ብርሃኑ ቢሮ አስገብቶት እሱም ተከትሎ ገባ። ከጥቂት ደቂቃዎች በኋላ ጓደኛዬና መርማሪው የመቶ አለቃ ወጡና ተከታትለው ወደ ሌላ ቢሮ ሲሄዱ እኔ እዚያው ኮሪደር ላይ እንድቆይ ለአጃቢው ወታደር ነገረው። ከጥቂት ደቂቃዎች በኋላ አንድ ሌላ መርማሪ፣ ይሄኛው ደግሞ የሻለቃ ብርሃኑ ኮርስ ሲሆን ግን እንደ ብርሃኑ በደርግ አካባቢ ተወዳጅነትን አግኝቶ የተፋጠነ የሹመት እድገት ያገኘ ሳይሆን ያንኑ የተለመደ የሹመት ጊዜውን ጠብቆ እየተጓዘ ገና ሻምበል የነበረ አንዱ ቢሮ ብቅ አለና ወደ ብርሃኑ ቢሮ ሲሄድ ኮሪደሩ ላይ አየኝና ባይኑ አጠገቤ ቆሞ የነበረውን ዘብ እየጠበቀ እጥር ያለች የፍርሃት አይነት ሰላምታ አንገቱን ዘንበል በማድረግ ሰጠኝ። በጣም እንቀራረብ የነበርንና ከአንደኛ ደረጃ ትምህርት ቤት ጀምሮ የምንተዋወቅ ስለነበር ሌላ ጊዜ ቢሆን እንዴት ሰላምታ እንደምንለዋወጥ ትዝ አለኝና የነበርንበት ሁለት የተለያየ ጎራ እንዴት እንዳጨካከነን ተረዳው። መርማሪው ሻምበል ሻለቃ ብርሃኑ ቢሮ ከገባ ከጥቂት ደቂቃዎች በኋላ በሩ ተከፈተና ወጣ ብሎ እንድገባ አዘዘኝ። ገባው። የሻለቃ ብርሃኑ ቢሮ ሰፊ ነው። ፊት ለፊት ትልቅ ወንበር ላይ ተቀምጦ ወንበሩን ግራና ቀኝ እያሽከረከረ ምንም ሳያናግረኝ ትኩር ብሎ ሲያይ ለትንሽ ጊዜ ቆየና ከፊቱ የነበረውን የምርመራ መዝገብ ብድግ አድርጎ ወደ ጠረጴዛው ጥግ በንዴት ወረወረና በቁጣ በዚያ በኢዲዩ ለሚመራ የምርመራ ቡድን የሰጠኸውን ቃል ተመልክቼዋለሁ። አንዱም የሰጠኸው ቃል ትክክለኛና እውነት አይደለም። ድሮስ ኢህአፓና ኢዲዩ አይደላችሁ መደጋገፋችሁ የት ይቀራል? ህዝብ ደህንነት ውስጥ ያለውን የኢህአፓ ቡድን ታንቀሳቀስ የነበርከው አንተ እንደነበርክ በደንብ ደርሰንበታልና ይህንን የሰጠኸውን ቃል ብታስተካክል ይሻልሃል አለኝ። እኔም ይህንን ጊዜ ያነሳውን ሹም መጋፋት ፈርቼ በአክብሮት በፊት ከሰጠሁት ቃል ሌላ ምንም የምጨምረው የለኝም ስለው ወደዚያ ሻምበል ዘወር አለና ለደህና መርማሪ ሰጥተህ የሚያውቀውን ሁሉ አናዘህ አቅርብልኝ ብሎት ወደ እኔ ተመልክቶ ቆጣ ባለ ድምፅ ውጣ ከአንተ ጋር ጨርሻለሁ አለኝና ከሻምበሉ ጋር ተከታትለን ወጣን። ሁለት ነገሮች አሳሰቡኝ። በምርመራው አካባቢ ባለው አነጋገር ለደህና መርማሪ ስጥልኝ ማለት በደንብ ለሚገርፍ ለሚያሰቃይና ርህራሄ ለሌለው መርማሪ ስጠው ማለት መሆኑ ስለማውቅ የሚጠብቀኝ ስቃይ ታየኝ። በሌላ በኩል ደግሞ ከአሁን በፊት የእኛን ምርመራ እንዲያጣራ ተቋቁሞ የነበረው ቡድን መሪ ሌተና ኮሎኔል በብርሃኑ ኢዲዩ ሲባል መስማቴ ኮሎኔሉ ችግር ውስጥ መግባቱንና ብርሃኑ ደግሞ በስንት ዘመን የሚበልጠውን ከፍተኛ መኮንን እንደዚህ መዝለፍ መቻሉ ስልጣኑ የቱን ያህል እንደመጠቀ አሳየኝና ከአሁን በፊት ስለ ብርሃኑ የሰማሁትን ሁሉ አጠናከረልኝ። ከብርሃኑ ቢሮ እንደወጣው ከሻምበሉ ጋር ተከታትለን ወደ ቢሮው ስንሄድ ብቻችንን ስለነበር ሁኔታው አስፈርቶት ነው መሰለኝ ቀስ ብሎ ምናልባት የምታውቀውን በሙሉ ብትናገር ከምትሰቃይ ብሎኝ ተከታትለን ወደ ቢሮው ከሄድን በኋላ እኔን ኮሪደሩ ላይ ቆይ ብሎኝ ወደ ቢሮው ገባ። ከጥቂት ደቂቃዎች በኋላ አንድ ነፍሰ በላ መርማሪ ከሻምበሉ ቢሮ ወጣና እ አንቺ ደግሞ የኢህአፓ አባላት የነበሩት ሁሉ በደርግ መርማሪዎች አካባቢ የሚጠሩበት ስም ሲሆን ዴሞክራሲያ ከሚለው የኢህአፓ ልሳን የተወሰደ ነበር። አንቺ ነሽ አሉ የህዝብ ደህንነት የኢህአፓ ተጠሪ ብሎ እንድከተለው አዘዘኝና ከኮሪደሩ መጨረሻ ወዳለው የምርመራ ክፍል ወሰደኝና በሩ ላይ ከመድረሳችን በፊት በቁጣ እዚህ ቆይ ብሎኝ ወደ ውስጥ ገባ። በሩ ሲከፈት ከኔ በፊት የገባው ጓደኛዬ ሲደበደብና ሲያቃስት እሰማው ነበር። መርማሪ አንድ ቆሽሽ ያለ ጥቁር እራፊ ጨርቅ አመጣና በአይኔ ልክ እንዲሆን አጠፍ አጠፍ አድርጎ አይኔን እስኪያመኝ ድረስ ግጥም አድርጎ አጥብቆ አሰረኝና ተራህ እስኪደርስ ከዚህ እንዳትነቃነቅ ብሎ አስጠንቅቆኝ ትቶኝ ሄደ። ኮሪደሩ ላይ ቆሜ ተራዬን ስጠብቅ ያሳለፍኩት ጊዜ ምን ያህል እንደሆነ በውል ባላውቅም በሕይወቴ አንድ ነገር ለመጠበቅ ረጅም ጊዜ ያሳለፍኩበት ጊዜ መስሎ ነው የታየኝ። የመርማሪዎቹ ዛቻ፣ ቁጣና አልፎ አልፎም ቀልድ እንደዚሁም የጓደኛዬ የታፈነ የጣር ድምፅ ይሰማኛል። በዚያ ላይ ደግሞ ምግብ ከበላሁ ሁለት ቀን ስለሆነኝ አቅም ሁሉ አንሶኛል። እዚያው ስጠብቅ ያጋጠመኝ ሁኔታ ደግሞ በሕይወቴ የማልረሳው ነገር ነው። አይኔን ተሸፍኜ ከአሁን አሁን የጓደኛዬ ተራ አልቆ እኔ እጠራ ይሆናል ብዬ ሰውነቴን አዝናንቼ እንደቆም ምንም ድምፅ በአካባቢዬ ሳልሰማ ድንገት አንድ እጅ ተሰንዝሮ መጥቶ ሆዴን በቦክስ ሲመታኝ ልክ ጨጓራዬ ከሆዴ ዘሎ የወጣ መሰለኝ። ምግብ ባፌ ከዞረ ሁለት ቀን በመሆኑ ሆዴ ውስጥ ምንም ምግብ ያለመኖሩ ነው እንጂ እንደ ቦክሱ ኃይል ተፈትልኮ ይወጣ ነበር። ሰው ሊመታህ መሆኑን ስታውቅ ሰውነትህን ጠንከር አድርገህ ስለምትጠባበቅ ዱላውን መቋቋም ይቻላል። በእንደዚህ ባልተጠነቀቅኩበት ጊዜ የሚደርስ ዱላ ግን በጣም ነው የሚጎዳው። የመታኝ ሰው እንዴት አድርጎ ኮቴውን አጥፍቶ እንደመጣ ገረመኝ። በጣም ያናደደኝ ግን ልክ ከመታኝ በኋላ ሆዴን ይዤ ስሰቃይ ሁኔታዬን አይቶ ከት ብሎ የሳቀው አሳሳቅ ነው። አሁን ለስንት ድብደባ ተራ የምጠብቀውን ሰው በቦክስ የምን ማሟሟቂያ ነው? ከዚያ በኋላ ግን ለስንት ደቂቃ እዚያ ስቆም ከአሁን አሁን አንዱ ደግሞ ሳልሰማው ባጠገቤ ሲያልፍ ሆዴን በቦክስ ይለኛል ብዬ ሆዴን እንዳጠነከር እስኪደክመኝ ድረስ ስጠብቅ ለሁለተኛ ጊዜ ያው የበፊቱ ሰው ይሁን ሌላ አላውቅም ድምፁን እንዳጠፋ ድንገት መጥቶ ያልተጠነቀቅኩበት ፊቴ ላይ በጥፊ አጭቦኝ ሲስቅ እኔም መታለሌ ገርሞኝ ሳቅኩ። በልጅነት ፊታችንን ተሸፍነን ያዕቆብ እያልን የምንጫወተውን ጨዋታ አስታወሰኝ። ከዚያ ሁሉ ማሟሟቂያ በኋላ ተራዬ ደረሰና በመሪ ምርመራ ክፍል ገባው። ጓደኛዬ እያቃሰተ ከምርመራ ክፍሉ ሲወጣና መርማሪዎቹ ቶሎ ቶሎ እንዲወጣ ሲያዋክቡት ይሰማኛል። የምርመራ ክፍሉ እንደገባው አፌን እንድከፍት ተነገረኝና አንድ እንደ ረግቢ ኳስ ሞላላ የሆነ ቅርጽ ያለውና ግራና ቀኝ ቃጫ መሰል ማሰሪያ ያለው የጨርቅ ኳስ አፌ ውስጥ መርማሪው ጨመረና ማሰሪያውን ማጅራቴ ላይ ቋጠረው። ኳሱ መቼም በማን አፍ ልክ እንደተሰራ እግዚአብሔር ይወቀው። መርማሪው በግድ ነው አፌን ፈልቅቆና ገፍቶ መንገጭላዬን ሁሉ አላቆ የገባው። ይሄ ብቻ አይደለም፣ ስንት ሰው አፍ ውስጥ እንደገባስ ማን ያውቃል? በዚያ ላይ ደግሞ እርጥብ ነው። እርግጠኛ ነኝ የረጠበው በደምና በምራቅ ነው። ሌላማ በምን ሊረጥብ ኑሯል? ዘመኑ ደግ ዘመን ሆነና አጅሬ ኤድስ የሌለበት መሆኑ ነው እንጂ ከአንዱ የደም አፍ ወጥቶ ሌላው ውስጥ ሲገባ ስንት ሰው በተቀሰፈ ነበር። ቢቀሰፍስ ደርግ ለጸረ አብዮተኛ ሊሳሳ ነው? እንዲያውም መሰቃየቱ አግባብ ነው ነበር የሚለው። ከዚያ መሬት ላይ እንድቀመጥ ታዘዝኩኝና ቁጭ ስል መርማሪው ሁለት እጆቼን አንድ ላይ አሰረና ሁለቱ ጉልበቶቼ በታሰሩት እጆቼ መካከል እንዲያልፉ እያደረጋቸውና ፍርምት ብዬ ቁጭ አልኩ። ከዚያ አንድ ወፈር ያለ የእንጨት ዱላ ነገር አመጣና ፍርምት ባሉት ጉልበቶቼ ስር በአንድ በኩል አስገብቶ በሌላ በኩል ጫፉን ብቅ አደረገና በጨዋታ መልክ ጓደኛውን ጎበዝ እንረዳዳ ሲለው መጣና የእንጨቱን አንድ ጫፍ ሲይዝለት ሌላው ደግሞ ሌላውን ጫፍ ያዘና ብድግ ሲያደርጉኝ የሰውነቴ ክብደት ወደ ታች ሲሄድ እግሬና የታሰረው እጄ ወደ ላይ ተጋልጠው ቁጭ አሉ። ከዚያ በደንብ የውስጥ እግሬን ማግኘት እንዲችሉ ሁለቱን የእግሬን አውራ ጣቶች በሲባጎ አሰሩና አንድ ከመሬት ከፍ ያለ ነገር ላይ አንጠለጠሉኝ። ከዚያ በኋላማ ምን ይወራል? ጠቅላላ ፕሮግራማችን በዚሁ ይጠቃልላል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።